hello ሰላም ነው?
ሰላም አለ ይመስገን።
ከቤት ቤት ነበር የምደውለው።
እሺ እንትን ነበር ከሶስት ቀን ከአራት ቀን በፊት deposit አድርግቼ ነበር እና ሰውን ተስተካክልልኝ።
አቤት
አይሰማም?
ይሰማል። ምን ነበረ?
deposit አድርግቼ አልተስተካከልልኝ።
እሺ ለ- እ፣ deposit message ኡን live chat ላይ ልካልን ነበር።
አዎ live chat ላይም ቴሌግራም ላይም ልኬያለሁ።
እሺ በዚህ ስልክ ቁጥር ነው እ፣ ቤት ቤት account ቴሌግራም ቤት ቤት አይደለም ሁለት ሲም አለ ኢትዮጵያ ውስጥ እና በ- በዛኛው ሲም ነው።
እሺ አንድ ይጠብቅ። ዜሮ ዘጠኝ
እ፣ ዜሮ ዘጠኝ ሳይሆን ዘጠኝ ብለሽ ጀመሪ እሺ ዘጠኝ
ሰላሳ ዘጠኝ ሰላሳ ዘጠኝ ዘጠና አንድ ዘጠና አንድ አርባ ሰባት ሰላሳ ስድስት አርባ ሰባት ሰላሳ ስድስት
ሀያ ሀያ ብር ነው አይደለ?
አዎ ሁለት ወር።
አዎ ለቻፓ ሪፖርት ተደርጎላቸዋል። እሺ በአስራ ስድስት የነበረ transaction ትንሽ system ስላስቸገራቸው ነው። ይገባል።
እሺ፣ እሺ ይቆ-